ሰላም ጤና ይስጥልኝ።
አባይ ሰላም
ከአዲስ አውትፊት ነበር የደወልኩት። ሽቶዎች order አድርገሽ ነበር።
okay። አዎ አዎ
order ኦቹን እንዳስጀምርልሽ ትፈልጊያለሽ?
ብዛት ነው
እ?
ብዛት ነው እንትን የምትይልኝ የምትጨምሪልኛለሽ?
አይ አይደለም፣ order ኡን already አዘሻል እንጂ ገና አላስጀመርሽውም process ኡን እና okay process ኡ ላስጀምርልሽ ወይ ነው ያልኩሽ።
እሺ። ቆይ አንዴ ሲሰራ ታደረገችው እንትን ልበላትና አንዴ ልደውልልሽ።
እሺ እሺ እሺ እናቴ።